ሄሎ ሄሎ አቤት ሰላም እንዴት ነህ አየነው
አለሁ አለሁ እ ተቋርጦ ከቤስት ቤት ነው የምደውልልህ አዎ እሺ ተቋርጧል እና ለእንትን አሳውቄ እልሃለሁ ሳንቲምፔይ ነው ያደረከው አይደለ
አዎ ከ- ከቴሌብር ወደ ቻፓ አዎ አሳውቄ እልሃለሁ አልመለሱልኝም ለዛ ነው እና እነዚህ የእነሱን መልስ እየጠበቅኩ ነው እሺ ትንሽ ጠብቀኝ እነሱ ጋር ስለሆነ ቦታ ነው የተያዘ የምትሰሩት እናንተ እኛ እስከ አራት ሰዓት አለን እነሱ ጋር ስለደረሰ ችግር የለውም ይገባልሃል
እሺ። እሺ።
ቀድሜ ነው ያሳወቅኩልክ ስለዚህ ባዩት ሰዓት ይመልሳሉ እሺ አየሁ።
እሺ መልካም ምሽት እሺ